ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከችብችብ ነበር የምደውሎት።
እሺ፣ order አድርገው ያልመጣ item ነበሩት።
አዎ ምንድን ነበር?
ከዚህ በፊት ነው እንጂ አሁኑ አልመጣልኝም። አ- የቆየ order ነው ያለኝ። የቆየ የ- የተቀበልኩት አለ።
እ- እሺ፣ አሁን በሶስት order ያደረጉት አለ አይደለ? አራት item ኦች አዎ ሽንኩርት፣ ድንች እና ቲማቲም፣ አቮካዶ።
አዎ፣ አዎ፣ እነዚህ ያልመጡ አልመጡም። አዎ በጠቅላላ አዎ።
እሺ፣ እ፣ የት ነው location ኑ የሚመጣሉት?
ላፍቶ ላፍቶ።
አዎ፣ ነገ መቀበል ይችላሉ አይደል?
አዎ፣ እችላለሁ።
እሺ፣ ነገ እንልክሎታለን። ይቅርታ በጣም ችግር የለም።
እሺ፣ መልካም እሺ